ሄሎ
ሄሎ ጤና ይስጥልኝ Best Bet
እንዴት ነው? አማን ነው?
አማን ነው አለን።
አ፣ እንትን ሪፖርት አድርጌ ነበርና አዎ አዎ።
ብሩ ከዛ ተቀንሷል። እዚህ ላይ አልገባልኝም።
Okay ምን ታደርጋለህ መሰለህ እንደዛ ሲሆን እ፣ አ?
እንደዛ ከሆነ ምን ታደርጋለህ መሰለህ አ፣ የተላከልህን message ተልኮልሃል አይደል? የተላከልህን message screenshot ታደርገውና በ- በሰው ቴሌ ብር ነበር በ CBE ብር ነበር ያሰፉት።
በሱ ነው እኛ ሪፖርት የምናደርግልህ። እሱ information ሊኖር ይገባል።
እኮ ያንን transaction scree- የተፈጸመበትን ID አለው እዛው ቁጥር አለው። እሱን ቁጥር ነው የምፈልገው። ለዛ አንድ ላይ ሙሉ screenshot መላክ አለበት። ከሰውም ይሁን ከራስም ይሁን እሱ message ካሌለ ገብቷልም ተቆርጧልም ብለን የምንጠይቅበት ምንም ነገር የለም። ለዛ ነው complete እኮ ገብቷል መጥቶልኛል text ኡ።
በቃ እሱም message ነው ያልኩ። እሱም message screenshot ታደርገውና በቴሌግራማችን ትልክልናለ ማለት ነው።
በየትኛው ቴሌግራም?
ቴሌግራማችንን ደግሞ የምታገኘው እዛው Best Bet dot bet ላይ ያለ አይደል?
አ፣ እዛ ላይ ከስር ጥያቄ ወይም ችግር የሚል አለ። እሱን ስትነካ አዎ።
እሱን ስትነካ ቴሌግራም button ኗ ትመጣለች። እሷን ስትነካ ወደኛ ይመራሃል ማለት ነው። እዛ ላይ አየሽ።
ተልክልናል። እሺ እሺ እሺ፣ አሁን ልክልሃለሁ።
እሺ ላክ አሁን ላክ።
እም።